ሄሎ
ሄሎ ወይ ሰላም ነው?
እኮ ሰላም ነው።
እሺ ወንድሜ
ኮዱ መቀየር አቅቶኝ ነው። ሰው እየሰረቀኝ ነው።
ራስህ ነህ። እሺ forget password በለውና አባት
እ forget password በለው። እሺ
እሺ ከዛ ይገባልሃል።
እ በ message አዎ so አንደኛ ላይ number ነው የማስገባ አይደለ? ሁለተኛ እና ሶስተኛ password ነው እኮ የምለው።
አዎ በቃ አይ user ብቻ ይሄ ስልክ ቁጥርን ብቻ ነው የምታስገባው። ከዛ በኋላ SMS code ይላክልሃል። እሺ
ይላካል አይደለ?
አዎ አዎ
እ አሁን ሶስት መስመር ነው ያለ ታውቃለህ። እንደዛ ሲለው ሲያድርጎ
እኮ እሱ connection ካሪፍ ከሆነ system ኡ እየሰራ ነው ወንድሜ።
system ኡ እየሰራ ነው ታውቃለሽ። ሰው እየሰረቀኝ